hello
ደንበኛችን መስመር ላይ ይጠብቁን ነበር ያልኩት ተዘጋ።
እሺ ይቅር- ይቅርታ እሺ
እሺ የቤትዎት ስም ምን ይባላል?
ፍቅር ግሮሰሪ
ጥቅል
ፍቅር ፍቅር ግሮሰሪ ግባ ግባ የልከ ነው ግባ ያደርክ ማን አንተ ምን ትልያጡ ነው ኦፊስን ማሽላት ነው ነው ከፈት
እሺ ልንገሮት የወረፋ ቁጥሮትን የያዙት
እሺ
አስራ ሰባት አስራ ሰባት
መስመር ላይ ያሉ ደንበኛችን አ አለሁ
አስራ ሰባት ዜሮ ዘጠኝ ሰባት ዜሮ አስራ ሰባት ዜሮ ዘጠኝ ሰባት
አዎ ይሄ ወረፋ ቁጥር ነው። ሲወጡ በሶሉ በሶስት ቀን ውስጥ ነው የሚመጣሉት። ከሶስት ቀን በኋላ ካልመጣሉ አስራ- በዚህ ቁጥር ተመዝግቤ ያልመጣ አስራ ሰባት ቅሬታ ማቅረብ ይችላሉ።
አስራ ሰባት
ዜሮ ዘጠኝ ሰባት
እሺ አስራ ሰባት ዜሮ ዘጠኝ ሰባት አመሰግናለን። አገልግሎት እሺ ነሳ ሴት ከሚሰሙትን ሰዋ ላይ ስታንቶልን አመሰግናለሁ እሺ